ብለሽ ተገዝተሽ አስለቅሽኝ ጀማል እንዳይደላይ ብለሽ እንዳይከፋሽ ብዬ ምንም ባልቆጣሽ አስለቅሽኝ ጀማል ከኔ ወደሽ ደስታ ያየንበት ያሳለፍነው ፍቅረ አሁን ተመልሶ ያስለቅሰኝ ጀመር በለሰለሰ ቃ ምነሽ ተገዝተሽ ታሳዝኝን ጀመር ከሌላ ወደሽ ያሳለፍነው ደስታ አሁን ተመልሶ ያስለቅሰን ጀመረ የጥንቱን አስታውሶ ባሸንዳ ይቀዳል እምባዬ እንዳይፈርሰን ስራሽ ትዝ ያለኝ ሌት እንኳን እንዳላርፍህ በለሰለሰ ቃል ምለሽ ተገዝተሽ ታስለቅሽኝ ጀማል እንዳይደላይ ብለሽ ብገታው ነው እንጂ ሐዘንን በዛደ አንቺ በደርሽኝ ስንታለ በሆድ ያንን ሁሉ ማላ አንቺ ከረሳሽማ ሐዘን አጥቅቶኛል ባየነት